ቀኑ ዛሬ ያምራል ከጅምሩ ቀኑ ሌት እንደሚማልድ ሰው ራሱን ዳግም እንደሚወድ ነግቻለው በሶስተኛው አይኔ አይቻለው በመንገዴ ሁሏንም ግን ልደቴ ብያለው እድል ይመጣል ይሄዳል በቀናች ረፍት ጊዜ አይረሳም ይወስዳል ሁሉን እንደ ዘበት አልደመረኝምና ዛሬን ከማያየ ምስጋና የላኩና አይቼ ወደ ሰማይ ጨለማ ናፍቆት ባይ ባይ ላትለኝም ቦታ ባይ ባይ ወጋገና ሄቻለው ባይ ባይ ልደቴ ነው ብያለው Bye bye bye bye. አጡት ጌጡን አረንጓዴ ቢጫ ቀዩን ስጡኝ ማታ ነው ድሌ በራሴው ላይ ጉሮ ወሸባዬ ደስታ ደስታ ልቤ ሐሴት በማሲንቆ ጨዋታ ያዝበሉት ያንን ሰው ያንግስልኝ ስለኝን ይዋሰው ይህንን ቀን የሰጠን ቀን የሰጠን የማይተኛው ይመስገን ማይተኛው ይመስገን አልደመረኝምና ዛሬን ከማያይ በይዋ።
ምስጋናዬን ላኩና አይቼ ወደ ሰማይ ጨለማ ናኩት ባይ ባይ ላንተ የለኝም ቦታ ባይ ባይ ወጋገን አይቻለው ባይ ባይ ልደቴ ነው ብያለው ባይ ባይ ባይ ባይ
በሕይወቴ መንገድ ሰው እንደ ጭድ ሲነድ ቆም ብዬ ባይ ራሴ ሰማሁ አባትን ቀደምኩት ሞትን አገኘኋታ መልሲ አልኩት ራሴን